እዚህ ታች እ ሩዋንዳ ድልድያ ሄሎ ሄሎ ሄሎ ቤት እንትን ኦርደር አልወጣልኝም ምግብ ቤት እሺ ንገረኝ ኦርደር ነበርክን አስር ሃምሳ ዘጠኝ እ አስር ሃምሳ ዘጠኝ አስር ሀምሳ ዘጠኝ አስተላልፍልሃለሁ እሺ አባ ለሁለተኛ ጊዜ ነው እየደወልኩ ያለሁት ማነህ ማነው ስምህ ዳንኤል እሺ ዳንኤል ቆይ እሺ እደውልልሃለሁ እሺ መልሼ እሺ ደውዪ